ሄላ ሌላ ጤና ይስጥልኝ። ስፖርት
አዎ ነው በደንብ ነው የሚሰማው።
ያስተጋባች ያስተጋባል አይደል?
አዎ እሺ፣ አሁን እኔ እያወራሁሽ በጣም ነው የሳሮን ድምፅ የሚሰማው። እዩ አዎ እኩል እኩል እኩል እኩል ለጋራ የተጠቀማችሁ ነው የሚመስለው።
እስቲ ቆይ አንዴ አስቢ።
እሺ ያስተጋባል ቤቱ እየቀያየሩ ስም ሄሎ፣
ሄላ
ጤና ይስጥልኝ። ስፖርት በኮ ምንርዳው
አ አለ በቃ እንትኑ ማለት ነው ማለት ነው። አዎ ያስተጋባል። መዝሙሩ ሁላ ነው የገባው።
ይሄ ይሄ